ጤና ይስጥልን ቢስት ቤት ረዴት ነው የምንረዳው?
አሎ ደህና ወይ?
ሰላም ነው?
አልሐምዱሊላህ። ይኸው የኔ ይሄ ቁጥር ውትድሮ ያስፈልጋል ቤት ቤት ከዛ ፎጀር ፎጀር ላይ ቦታ ገባ። እኔ ውትድሮ ያስፈልገን ነበር።
አካባቢክ ላይ የቤት ቤት ሱቅ ካለ ሄደን መቀበል ትችላለህ። ከዛ የኔ ጅግጅጋ ነው።
እ ጅግጅጋ ጅግጅጋ ነው።
ጅጅጋም አለ shop። ወደ ቤት ቤት account መመለስ ትችላለህ፣ ግን የት- ከመለስከው የት- በኋላ
የት ነው?
አይወጣም። እ ጅጅጋ የት ዜሮ ነው?
አምስት
ጅግጅጋ ስራ አምስት አዎ
ይኸው balance check አድርገው አሁን ብሎ ይሄ እሱ ያያል ወይ?
እሺ አዎ ፎጀር ላይ ገባ ወይ አገባ እኔ እንጃ። ግን ፎጀር ላይ ያል እሺ። አሁን የደወልክበት ነው የቤት ቤት ቁጥርህ?
አዎ እሺ
ቸርች ባጋየ ነው እ ቸርች ባጋየ ነው
ይመለሳል ወደ ቤት ቤት አካውንት። አንተ ነው የምትመልሰው። ስቴፑን ነግሬ፣ ግን ዊዝዶ ማድረግ አትችልም መልሰክ።
ስራ አምስት ይሄ ዝካው እሺ አንቺ ጋር አልመለስ መመለስ አይችልም ቴሌግራም ላይ ወይ hi ብለህ ላክልኝና እንዴት እንደሚመለስ አሳይሃለሁ። ግን check ላድርገው መጀመሪያ። ስንት ብር ነው?
እሺ እ እ አለው voucher ገባ ወይ አገባ አሁን ስንት ብር ነው?
ሶስት መቶ መቼ ነው?
አሁን በ voucher ነው። አዎ ዊዝዶ ያደረግከው
እ እ በ voucher ነው ዊዝዶ ያደረግከው።
voucher ገባ አዎ
እዛ አይመለስም
እ እኮ ቴሌግራም ላይ ወይ hi ብለህ ላክልኝና አይ፣ ላክልህ እሺ።
step ኦቹን።
ይሄ ቁጥር ይሄ ቁጥር ነው ወይ ቤት አይደለም።
ይሳፋልተል አይደለም ዜሮ ዘጠኝ ዜሮ ሶስት
እሺ ዜሮ ዘጠኝ ዜሮ ሶስት
እ ዜሮ ዘጠኝ ዜሮ ሶስት አይ አርባ አራት
አይ ሰላሳ ሰባት
አይ
አርባ ሰባት
አርባ ሰባት አዎ አይ ወዜሮ ሶስት አርባ አራት ሰላሳ ሰባት አርባ አርባ ሰባት አዎ አይ አይ እሺ